ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውለው።
አቤት ጤና ይስጥልን።
አሁን ደውለውልን ነበረ።
አዎ ምን ምን ድራፍት ነበረ ደንበኛችን የተበላሸ ያወረዱት?
ያው ቅዱስ ጊዮርጊስ ድራፍት ቅዱስ ጊዮርጊስ ድራፍት። እሺ ከአረፋ የለውም አይደለ? ከአረፋ የለውም ውጪ ሌላ አዎ ምንም ነገር አራፋ የለም፣ ውሃ ብቻ ነው።
እሱ ብቻ ነበረ ችግሩ አይደል?
አዎ እ?
ይሰማል?
አዎ ይሰማኛል።
እሺ እሺ፣ ደንበኛችን ይሄን ለማጣራት ነው። እናመሰግናለን።
እሺ እሺ